ጤና ይስጥልኝ ሁሉ ስፖርት ባኮ መለዳ
hello ሁሉ ስፖርት ነው አዎ እዚህ ነበር deposit አድርጌ ማለት አልገባልኝም።
እሺ ከቴሌ ብር የተላከሉትን message በቴሌግራም ይላኩልን
በቴሌግራም አዎ
እንዴት አድርጌ ከቴሌ ብር የተላከሉትን message ነው የሚልኩት
አዎ ከ- ከቴሌ- በቴሌብር ነው። በቴሌግራም በቲቢ ነው የተጠቀሙት አይ በቴሌብር ነው ግን ይሄ እኮ በትንሿ ስልክ ነው deposit ያደረኩት። እንዴት አድርጌ ነው የምልከው?
ምን አሉኝ
በትንሿ ስልክ ስለሆነ ቴሌግራም ያው የላትም ከስማርትፎን ላይ ፎቶ ያንሱት
message ኡን ነው።
አዎ እሱን ካላኩ ማስተካከል አንችልም
እሺ እልከዋለሁ። በምን በዚህ ቁጥር ቁጥር ያዙ
እሺ
ዜሮ ዘጠኝ
ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
ሰባ ስድስት አይደለም ሰባ ስምንት አስራ ስድስት ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ ዜሮ ስድስት እሺ እሺ አዎ